ግን ፈጣሪያችን ለዚህ ያደረሰን ጨለማውን ወስዶ ብርሃንን የሰጠ ምስጋና ለእርሱ ይሁን ለኃያሉ ንጉሣችን ዘመናትን በዘመናት ያፈራርቃ ስለ ሁሉ ሁሉን ያውቃል ሳንለምነው የወደድነውን ይሰጠናል ከፈቃዱ ይሰማናል ውዳሴውን አዘጋጁ ያለ ረፍት በአዲስ ቅኔ ተቀኙለት በአዲስ መዝሙር ዘምሩለት እንደ ወዳጆ እንደ ዳዊት ዝናማትን ይሰጠና በጊዜያቱ ፍጥረቱንም ይመግባ በየዕለቱ ሕልፈት የለም በመንግሥቱ ውዳሴውን አዘጋጁ ያለ ረፍት በአዲስ ቅኔ ተቀኙለት በአዲስ መዝሙር ዘምሩለት እንደ ወዳጆ እንደ ዳዊት ስሙ ታላቅ ኃያል ንጉሥ የሚሉለት ቅዱስ ቅዱስ ቅዱስ መላእክቶም በሰማያት ምስጋናውን ያቀርባሉ ያለ ዕረፍት የተቤዠ ፍጥረትህን ክብር ምስጋና ላንተ ይሁን ውዳሴውን አዘጋጁ ያለ ረፍት በአዲስ ቅኔ ተቀኙለት በአዲስ መዝሙር ዘምሩለት እንደ ወዳጁ እንደ ዳዊት